ለኛው ነገር ነው ለኛው ሄሎ ሄሎ ጤናስ ብር አስገብቼ ነበር
ዲፖዚት አድርገህ ነው?
አሎ ሌላው ወይ የአርባ ሺህ ብር አስገብተን ነበር በዚህ በዚህ ደግሞ ቅድም ደውዬልሽ ነበር በአርባ ሰባት መጨረሻው እሺ ይህም ዜሮ ሶስት አስር አርባ ሰባት ነው ቁጥሩ የገባበት አርባ ሺህ ብር ማለት ነው ወደ ንግድ ባንክ
እሺ አልገባልንም ነው የቀደሙ አ አልገባልንም አ- ሰላሳ ሺህ success ብሎ ነበረ ስልካችን ላይ አስር ሺህ ብሩ ግን አ- እኛ ከ account ኣችን ላይ ተቀንሷል ብሩ ግን አልገባም ደውል ላለው ላይ ዝም አልሽ እማዬ
እኔ አይደለሁም ብዙ ሰው ነው ያለው ሌላ ነው